ጤና ይስጥልኝ ሁሉ ስፖርት ነው ባኮ ምን ልርዳው ሰላም ነው ሰላም ነው ሁሉ ወይ?
ስፖርት ነው ባኮ ምን ልርዳው ሰላም ነው ወይ?
እግዚአብሔር ይመስገን ሁሉ ሰላም እግዚአብሔር ይመስገን።
እ ምንድን ነው ኦንላይን ታጫውታላችሁ?
አዎ
okay። አይ ያው ብዙ የተሳሳተ መረጃ እየመጣ ስለሆነ የእናንተ ትክክለኛ ሆኖ ትክክለኛ አይደለም ለማረጋገጥ ነው።
ምን ነበር የተሳሳተ መረጃ ያገኙት?
አይ ብዙ ጊዜ እነ ዳሽ ስፖርት እያሉ ምን ፍላሽ ስፖርት እያሉ እየመጡ ስለሆነ
አይ የኛ ሁሉ ስፖርት ነው። ከዛ ስለዚህ- መጀመሪያ website አለው።
እሺ website ኡ ላይ ገብተው ነው የሚጫወቱት።
እሺ website ላይ ገብተን የምንሞላው ነገር አለ?
Chrome ላይ ይገቡና አዎ።
ከዛ ሁሉ ስፖርት ብለው እንትን ይላሉ